Hello.
ሄሎ ነው Hello.
እሱ ትንሽ ጥራት ለው አቤት አቤት፣ ሰማኛል።
እኔ ነው እናንተ ነው? አይ እኔ
እኔ ደግሞ ካልተሰማ ያስቸግራል። እስቲ አሁን ይሻላል መሰለኝ። የሆነ ሀሳብ ሰጥተህ ነበር። የሆነ ሄሎ እሱ እኔ ነው የሚደውሉት። ማን
አዲስ አበባ ደውሎ ሰው ማን ነው?
ምቱ እባላለሁ።
ማለዳ- አዲስ አበባ ከአዳም ደውለው እሺ
እ፣ እሺ፣ ሳይነሳ እሺ፣ አቦ፣ ሰማው ነው።
ሲጀምር አገራዊ ምክክር ብላ ሀሳብ ስትይዛችሁ አዎ፣ ከእነሱ አዎ።
ጋር አገ- ሁሉም አገራዊ ቋንቋ ለምደው መጠቀም ያልፈለጋችሁት ነው ወይስ እንደምናስበው እና እንደምንገምተው አስመሳይ የዚህ የቆሻሻ መንግስት እ፣ አሰራሩን ማስቀጠል ፈልጋችሁ ነው? አትሊስት ቋንቋ እንኳ አገራዊ ቋንቋ መጠቀም ነው ምንድን የፈለጋችሁት? ኦፕሬተሯ የምትጠቀም እኔ ደጋግሜ ደውዬ በእንግሊዝኛ ሲሆንብኝ እየዘግፍ ነበር። መሩ ላይ ተሳሳትኩ እየመሰለኝ ማለት ነው።
አዎ፣ ኢንተርኔት ነው የቴሌ ስለሆነ ቴሌ ስለሆነ ሲስተም ሆነ እንትን ያለው እ ሄሎ።
እ፣ እ፣ እየሰማሁሽ ነው።
ሄሎ።
አቤት እየሰማሁሽ ነው።
አዎ መስመ ይኸውልህ፣ ለምን መሰለህ? አዎ እ፣ እንትኑ እ፣ ኔትወርክ እምቢ ሲል ነው እንግሊዝኛ ነገር የሚገባው እንጂ እንግሊዝኛ የሚናገር ሰው አይደለም እዚህ ጋር ቁጭ ብሎ የሚያወራው።
ኖ ኖ መስመሩ ኦፕሬተሯ ነው ሲያዝ ኦፕሬተሯ።
በእንግሊዝኛ እ፣ ቀ- ጠ- ደግማችሁ ደውሉ።
ለሰላሳ- ለምን መስመሩ ብዙ ሰላሳ ሰዓት ሰከንድ ስለሚያዝ ጠብቁን።
ሌላም ሰው ደውሎ የሚኖሩ ነው በመሀል ላይ።
እህ።
አዎ ስሌ ነው እንደዚህ ያደረገው።
እሺ ከሆነ ወደ ሀሳቤ ሊድ እስቲ ቆይ፣ አንድ ሀሳብ ጠይቃችሁ
አዎ ሌላው እንግዲህ አገር ከዛ አሁን ወደ ጉዳዩ ኧረ በሚቲ ምን አልሽኝ? ሄሎ ሄሎ